ስለማይ ሞባ
ጤና ይስጥልኝ።
አብረሽ ስለን እመቤት አይ መኪና ቲክቶክ ላይ አይቼ ነው። ያሪስ
ያሪስ ነው compact ያሪስ ናት። ስምንት መቶ ባንክ ያያዛል የሚል አይቼ ነው።
ያሪስ ምን ቤልታ ነው compact ቤልታ አት- አትመስለኝም። compact ነገር ናት፣ ጉርድ ናት።
ሁለት ሺህ ስንት ነው ሞዴል?
እኔ እንጃ በእናትሽ አላየሁትም። እንደዛ አ፣ ከ- የ- እኮ compact ኦች አሉ gray color
compact ኦች አሉ። ሁለት ሺ አስራ ሁለት አለ ሞደ- እም፣ ሞተር body የታደሰው ነው
ሞተር የታደሰ ነው እንደ እኔ እንጃ body body
አላለም። body
እሺ ሁለት ሺ ስ- እኮ እኛ ጋር ያለውን compact ልንገሩት ዋጋውን እሺ
እኛ ጋር ያሉትን compact ኦች ልንገሩት Okay ንገሪኝ።
ጠብቅ እኛ ጋር ያሪስ compact ሁለት ሺ ስድስት አለን አስራ ሰባት ከሀምሳ
እ? አንድ አስራ ሚሊዮን ሰባት ከሀምሳ አንድ ሚሊዮን ሰባት መቶ ሀምሳ ሺህ ብር አለን ሁለት ሺ ስድስት ምንድን ሁለት ናት ሺ compact ዋ?
compact ሁለት ሺ ስድስት ቤልታ ነው ቤልታ አይደለም compact ያሪስ compact ጉርዱ compact
ጉርዱ ነው ቤልታ ነው ወይንስ sedan compact ያ- compact የሚባሉ አሉ አይደል? ያሪስ compact እኮ ጉርዱ
አዎ ያሪስ compact የሚባሉ አሉ። ሁለት ሺ ስድስት አለን ስምንት አለን
እሺ በቃ